hello ጤና ይስጥልኝ ኖላዊት አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበሽ ነበር።
እሺ የተመዘገብሽው እንደ አሽከርካሪ ነው እንደ ተጠቃሚ?
እ
አሽከርካሪ ነው ወይስ ተጠቃሚ?
ተጠቃሚ እሺ አሁን አንቺ የተመዘገብሽው አሽከርካሪዎች የሚመዘገቡት ላይ ነው። ተጠቃሚ ከሆንሽ WePlus Solution ዩዘር የሚል አለ። እሱን አውርደሽ መጠቀም ትችያለሽ።
እሺ እሺ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉት። እንዲሁም አሸናፊ የሚያደርግሽን referral code ማግኘት ትችያለሽ።
እሺ እሺ መልካም ቀን ይሁንልሽ።
እሺ